የለው ጤና ይስጥልኝ መሰረት ነኝ ሰላም ነው አለን
ፒን እንድታስተካክይልኝ ነበር። ከአምሮኝ ወደ ሀያት ኑር ስቴት የሚሄድ ኦርደር አለኝ ማለት ነው። በጣም የተራራቀ በጣም የተራራቀ ነበር።
እሺ ምኑ ነው የተራቀብን?
በጣም ሩቅ ነው። ከሰሚት ነው ማለት ነው ያዝኩትኝ ማለት ነው። ወደ ላይ አካባቢ
እኮ ይኸውልህ አእምሮ ቴሚሲ አያት ኖክ የያዝከው ኦርደር አይደል? ኦርደር ነበር አ- አ- ነገረኝ።
እሺ ሰላሳ አምስት ሰላሳ ሰባት ሰላሳ አምስት ሰላሳ ሰባት ሺ አይልሃለሁ።
እሺ እሺ